ጤና ይስጥልኝ።
ሄሎ ሰላም ነው?
እግዚአብሔር ይመስገን። እንዴት ነው?
እሺ ልንገርሽ፣
እሺ ስሟ ማን ነው?
ስሟ ፎዚያ ማንደቤ።
ፎዚያ ማን?
ፎዚያ ማንደቤ።
የአባት ስሟ ናት ግን ይቅርታ።
ስሟ ፎዚያ ማንደቤ፣ የእናቷ ሀያት ሶፊያ የሱፍ።
አይ የን- የእሷ- የህፃኗን ስም ብቻ ነው የምፈልገው። የእናቷን ስም እሺ ፎዚያ ፎዚያ፣ የአባቷ ስም ማንደቤ
ማንደፌ፣
ማንደቤ
ማንደፌ፣
ማንደቤ ማንደሌ፣
ማንዲቦ እስኪ ማንዲቦ ነው። አ የቤተሰቧን ስልክ ስጠኝ።
አ ሀያ ሰባት
እሺ፣ ሰላሳ አምስት
እሺ።
ሀያ አራት ሀያ ሰባት
አድራሻዋ የት ነው?
ተክለ ሃይማኖት አርባ አራት
የእርስዎን ስም አንበል።
የእኔ ስንታየው ተሾመ
ሲሳይ ማን?
ስንታየው
ስንታየው አዎ ስንታየው ማን?
ስንታየው ተሾመ
ስንታየው ማን አባት?
ስንታየው ተሾመ አ ሰማሽ ሄሎ ሄሎ